ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን። ዶንት ኪጂ ነው። ይኸው ጌሻ አራት ሄሎ።
ሺህ ብር ነው የምትገባው። ሄሎ አይሰማም።
ይሰማል። ማን ልበል?
ክብሮም እባላለሁ።
ክቦማ ክብሮም አለ
ከየት አካባቢ ነው የሚደውሉለት?
ከአዲስ አበባ የት አካባቢ?
ጎፋ ካምፕ አካባቢ
እሺ ስልክ ቁጥራችን ነው እ ዜሮ ዘጠኝ ስልክ ቁጥሮች ሀምሳ አምስት ቤቱ ነው።
አ
ኦንላይን ነው መማር የሚፈልጉት ወይስ በአካል ነው?
ኦንላይን ይቻላል።
አዎ ኦንላይን ይቻላል፣ በአካልም ይቻላል። ጠቅላላ የሶስት ወር ኮርስ ነው ኮርሱ እ
ኮርሱ የሶስት ወር ኮርስ ነው። በአካልም ኦንላይንም አለ። ኦንላይን ከሆነ በሳምንት ሶስት ቀን link በስንት ቀን?
ተልኮበት በቪዲዮ በሳምንት ሶስት ቀን በሳምንት ሶስት የት?
ቀን ቪዲዮ ይላክለታል።
አ
አንድ ቀን ደግሞ Google Meeting ከኮሚዲያን እሸቱ ጋር ይኖረዋል።
እሺ ኦንላይን ቢሆን ይሻላል።
እሺ፣ ሰላም ትላለህ
ምን ላይ ነው ማስታወቂያው? ላይ እ ማስታወቂያው ምን ላይ ነው ያለው?
ምን ምን አልሽኝ?
ማስታወቂያውን ምን ላይ ነው ያሉት?
ኢንተርኔት ላይ ነው ያለው።
እ፣ ክፍያው እስከ ነገ discount አለ 34 percent okay፣ 10 ስንት ብር ሺህ ነው ብር ነው። ከዛ በኋላ ግን 15 ሺህ ብር ነው።
ክፍያው?
አዎ ለሶስት ወሩ ነው አስር ሺህ አዎ።
Okay። በየወሩ ነው ወይስ በአንድ ነው አይ አንድ የሚከፈለው?
ላይ ነው።
አንድ ላይ ነው የሚከፈለው። እሺ አዎ።
account ትልኪልኛለሽ?
እሺ እልክልዎታለሁ። እ፣ ነገ ነው በክ- በአካል class ኡ የሚጀመረው። ኦንላይን ደግሞ የካ- መጋቢት 16
እኮ ስለዚህ እ፣ በ account ማስገባት ይቻላል።
አዎ እሺ አስገቡታለሁ።
ላኪልኝ።
እሺ